Hello, Racisinho.
Hello
ወይ ሀብትሽ ነኝ።
አሴት አሁን አናግሬሽ ነበራ ማነህ?
እንዳለም ነኝ ሰላሳ ስምንት ሀያ ሰባት ወርደን ነበር አ ዘነበ ወርቅ ምናምን ያልከኝ አንተ finish ድረስ ታቦት ስለሆነ ማድ- ታቦት ማደሪያ አዎ ማደሪያ አዎ። ያው ነው እና?
ኪሎ ሜትሩ ግን አስር ብር ጨምሬልሃለሁ እሺ እሺ አመሰግናለሁ እንጂ ልክ ነበር።
ልክ ነኝ?
በታቦት ማደሪያም አዎ።
እሺ እሺ ቻው።